ጤና ይስጥልኝ ሁሉ ስፖርት በኮ ምንወደው
አሁን አይስጥልኝ እንትና ነበረ ሰባት እንትን አስር ነው ኦዱና ሰባት መቶ ነው ኦዱ ኦዱ ኦዱ ሰባት መቶ ነው የመጣው እና በአንድ ነው የፈረሰው። ሰላሳ ሁለት ሺህ ነበረ ቶታል ማለት ነው። ብሩም ግን በአንድ ከፈረሰ ሰባት መቶ odd ነበረ። ከዛ cash back የሚባል አይመጣም እንዴ?
በቦነስ ነው እንደ የቆረጡት?
አዎ በቦነስ በቦነስ የተቆረጠ cash back የለውም።
okay ነው እንዴ? እሺ አዎ
እሺ።
እሺ